ጤና ይስጥልኝ አሪፍ ቤት ራምነኝ በኮምሎዶ
ሰላም ነው አለን ላማል በል አለን አንተን ትናንትና የሆነ እንትን ለሁሉ ስፖርት ምናምን ብዬ ስክሪንሻት ምናምን ልክ ይላችሁ ነበረ ሁለት ሺህ ብር ፔንዲንግ ብሎ
አስመዝግበዋል። ስሞትም አልበል አ- አለማየሁ
አለማየሁ
ከዛ ስቶፕ ከዛ በኋላ ወ- ሁሉ ሁሉ ስፖርት ላይ ያለውን ብር ወደ withdraw ማድረግ አልቻልኩም።
አሀ አስመዝግበዋል። case ኡን ግን እስካሁን እንትን አል- አልተስተካከለልሎትም።
አይ ተስተካክላል ተስተካከለና ማለት ነው። አሁን ደግሞ ብሩ ገባ ማለት ነው ወደ ሁሉ ስፖርት account ማለት ነው።
አዎ ከሁሉ ስፖርት account ደግሞ withdraw ማድረግ አልቻልኩም።
አሀ።
balance ምናምን ይለኛል።
መጀመሪያ መጀመሪያ ግን አልገባም ነበር። መጀመሪያ ሲያስመዘግቡ ከቴሌብር ወደ ት- እ, ሁሉ ስፖርት አልገባም ነበር። አይደል?
አልገባም ነበር።
አዎ።
ከዛ ገባ ትናንት።
ትላንት ገባና አሁን ደግሞ withdraw ማድረግ አልቻሉም።
አዎ
እሺ ደንበኛችን እ፣ ለሚመለከተው አካል አሳውቅሎታለሁ፣ ይስተካከልሎታል።
እሺ እሺ።
እሺ ሌላም ረዳውት ነገር አለ?
አይ የለም ኧረ።
ስለ ደወል እናመሰግናለን። መልካም ቀን ይሁንልዎ።
እሺ